ሄሎ ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከዊ ፕላስ ነበር የደወልኩት።
እ?
ከዊ ፕላስ
ከምን?
ዊ ፕላስ ሶሉሽን
እሺ ምን ነበር?
ባለፈው app ላይ ተመዝግባችሁ ነበርና እ፣ እ?
አታስታውሽም? app ላይ ተመዝግባችሁ ነበር። ዊ ፕላስ ሶሉሽን
ምን ብላችሁ?
ዊ ፕላስ እ
ተመዝግባችሁ ነበረ app ላይ ማለት ነው።
እየሰማሁሽ አይደለም እና እ?
ዊ ፕላስ ሶሉሽን
እሺ እሺ
አስታዋሽ አዎ አዎ
እና የተመዘገቡትን active እያደረግን ነበር እና system ላይ የሚሞሉ አንዳንድ ነገሮችን እንጠይቅሽ ነበረ።
ምንድን ነው
እ፣ የድርጅታችሁ ስም ነበር?
ግን አንፈልግም። እህቴን አማክሬያት አ- አልፈልግም ብላለች እናት።
ነው እንዴ?
አዎ
እሺ በቃ እንደዛ ከሆነ እሺ